ይቻላል።
እንሰር በለው ሄሎ አትልም ይሰማል
ኧረ ምን ገባኝ። እስኪ ቆይ ጠጋ በሉ።
ሄሎ
አዎ፣ ድምፅሽን ቀንሽና ሄሎ ሄሎ፣ ሄሎ ደህና ነህ አዎ፣ ሰላም ነው ስብሰባ ላይ ነህ
አይደለሁም አወቄ ቀንኝ ካወቀ ጋር ነህ ምንድን ነው ታስናችኋል?
ባለ ጉዳይ ነኝ።
እሺ እሺ ኖሌጅ እሺ ፍለጋ፣ ቴክኖሎጂ ፍለጋ በቃ በቃ እኛ ቴክኖሎጂ እኛ ጋር ነው፣ ችግር የለውም። እሺ እሺ